ሄሎ እንዴት አደርክ? የምደውለው ከዊፕላስ ሶሉሽን ነው። ዊፕላስ ሶሉሽን ድርጅት አንድ application develop አድርጓል እና እዛ app ላይ እ፣ እናንተ እንድትመዘገቡ ነበር furniture ቤታችሁንም promote አድርጋችሁም እንድታስተዋውቁም እንድትገበያዩበት እ፣ እና ፈቃደኛ ከሆንሽ እንድትመዘገቢ ነበር። ሄሎ ሄሎ፣
ይሰማኛል።
እ፣ እሺ አዳምጠሽኛል?
አዎ እንድትመዘገቢ ያልሽ?
አዎ application እሺ።
ላይ ፈቃደኛ ከሆንሽ እ፣ እሺ link ኡን ልላክልሽ እና application እናወርደሽ እዛ ላይ ነው ምዝገባው።
እሺ
እሺ ላኪልኝ። እሺ እሺ አመሰግናለሁ።
እሺ